ናፍቆተናል ስለማንባባ።
አዎ አዎ አዎ የለው የለው ተናፍቀናል።
አብሬሰን እንዴት ነሽ እማዬ?
እግዚአብሔር ይመስገን አባት።
አለን። አሁን የሆነ ፕሮሞት ስታደርገው ነበር፣ ቻንጋ መኪና ማለት ነው እሺ ኤሌክትሪኩ። በምን አይነት መንገድ አ ባንክ ስንት ፐርሰንት ይመቻቻል? ዋጋው ስንት ነው ማክሲመም?
ቻንጋ መኪና ማለት የኤሌክትሪኩ ነው።
የኤሌክትሪኩን አምስት መቶ ኪሎ ሜትር ይላል። አዎ
እሺ ቁጥር ልስጠው ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ እሺ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ ማየት እሺ እሺ እሺ እሺ